hello አቤት ጤና ይስጥልኝ። ኦንላይን ለመመዝገብ ፈልጌ ነበረ።
ላላ online class ኡ ዛሬ ይጀምራል።
ዛሬ ይጀምራል። okay እንዴት ነው ታዲያ አልፎኛል ምዝገባ?
አይ አላለፉትም። አሁን መመዝገብ ይችላሉ። ስምዎትን ይንገሩኝ።
ኦሪት ሳላ እባላለሁ።
ኦሪት ሳላ ሳላ።
አዎ
እሺ ስልክ ቁጥር ይንገሩኝ። ዜሮ ዜሮ ሰማንያ ስድስት ሰላሳ ሰላሳ አምስት ሀያ
ቆይ ይቅርታ ሁለት ሀምሳ አንድ ዘጠኝ ሰማንያ ስድስት ሰላሳ ሰላሳ ሰላሳ አምስት ሰላሳ አምስት ሀያ
እሺ ከየት ነው የደወሉልን? ኦሬት ከድሬዳዋ
እሺ ድሬዳዋ። እ፣ ማስታወቂያውን ከምን ላይ አይተው ደወሉልን?
እ፣ ፌስቡክ ፌስቡክ ላይ። እሺ እ፣ እ፣ ስለዚህ class ኡ ዛሬ ይጀምራል። email address አለዎት?
እ፣ አዎ አለኝ።
እ፣ ክፍያ ከከፈሉ በኋላ ቴሌግራም ላይ ይልኩልንና በ email ኦት link እንልካለን link እንልካለን የሚማሩበትን link ማለት ነው። በዛ ገብተው ዛሬ ማታ ከአንድ ሰዓት ጀምሮ ነው class ኡን join ያደርጋሉ እና ክፍያ ሙሉ ክፍያ አስራ ሁለት ሺ አምስት መቶ ነው ዛሬ ከከፈሉ okay ከነ- እሺ ከነገ ለስንት ጊዜ ጀምሮ ነው?
አስራ አምስት ሺህ ብር ነው።
እሺ ለስንት ጊዜ ነው መማሩ?
ለሶስት ወር ለሶስት ወር ነው። በሳምንት ሶስት ቀን ለሶስት ወር ነው ኮርሱ የሚሰጠው።
ስለዚህ ሙሉ ክፍያን በአንዴ ነው ማስገባው ማለት ነው።
አዎ ቅድሚያ ከፍለው ከዛ ቴሌግራም ላይ email address ስሞትን፣ ስልክ ስልክ ቁጥሮትን እና የከፈሉበትን ደረሰኝ አድርገው ይልኩልናል በሰባ አምስት ቤቱ ቁጥር።
እሺ አስራ ሁለት ሺ አምስት መቶ ነው ያልሽኝ?
አዎ አዎ ዛሬ ከከፈሉ አስራ ሁለት ሺ አምስት መቶ በ account እዛ ላይ ተቀምጧል ፌስቡክ ላይ?
አይ account እንልካለን፣ text እናደርግሎታለን።
እሺ እሺ እሺ አመሰግናለሁ።
እሺ እሺ፣ እኔም ቤት እናመሰግናለን። መልካም ጊዜ።
እሺ እሺ።